ነው ያልኩሽ።
ሄሎ ሄሎ፣ ጤና ይስጥልኝ ቅድስት ነኝ። አቤት።
ቅድስት ፍቃዱ እባላለሁ። ሎጊደል በል እሺ፣ ስልሳ አንድ ዜሮ ስድስት የከሰመሩን ስልክ ክርስቲያን
ስልሳን ዜሮ ስድስት አ
የክስተመር ስልክ
ስልካ ጠብቅ የምትመላሽ። እሺ እሺ። እንደዚህ
Hello ወየ ቅድስት ፍቃዱ አቤት።
ልስጥ
እሺ ዜሮ ዘጠኝ አርባ ስድስት ዜሮ ዘጠኝ አርባ ስድስት ሰባ ሰባት ሰባ ሰባት ሰባ አምስት ሰባ አምስት አስራ ስድስት አስራ ስድስት እሺ አዎ እሺ Thank you